ሶስት ቀን እዚህ መሐል ገንዘቡ አሁን ነገር ከወደለም ገንዘቡ አልደረስም። ቤት ቤት
ብር አስገብተህ ነበር? ስንት ብር ነው?
አንዱ አንድ ጊዜ መቶ አንድ ጊዜ መቶ ታሪኩ ደግሞ ስምንት ነበር።
መቼ ነው? በስምንት
በስምንት
ሄሎ?
አሁን አስራ አንድ አይደለም አዎ፣ አዎ።
ስምንት ነበር ሶስት ቀን በፊት
እሺ፣ የቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ ሰላሳ አምስት ሰላሳ አምስት ስልሳ አራት ስልሳ አራት ዘጠና ስምንት ዘጠና ስምንት
አስራ ሁለት ገንዘቡ አልደረሰም። ምን ሆናችሁ?
እሺ፣ አንዴ እያየሁልህ ነው። እሺ፣ አይ ጤበ ቼክ እያደረኩልህ ነው።
አይ ይቼካል።
እሺ። ስንት ብር ነው ያልከኝ?
አንድ ጊዜ መቶ አንድ ጊዜ መቶ እናንተ አላዩም እንዴ እስካሁን?
አ አይደለም፣ ብዙ ነው ያለው። አምስት መቶ አለ፣ መቶ ብር አለ፣ ሁለት መቶ ብር አለ። የትኛውን ያልገባልህ ነው?
መቶ ብር መቶ ብር አንድ አንድ መቶ አንድ ሁለት መቶ ብር አል- አልገባም። አንድ መቶ አንድ መቶ
መቶ ብሩ ገብቶልሃል።
አ- አ- አልደረሰም።
የዛኔ ነው አይ የዛኔ ነው የገባልህ በስምንት አይ አ- አንዱ ገባ አንዱ አልገባም።
አንዴ ብቻ ነው አንድ መቶ የላከው።
አሁን እ?
አንዴ ብቻ ነው መቶ ብር ያስገባኸው።
አንድ አልገባም አይደለም?
አይደለም መቶ እ።
ብር የላከው አንዴ ብቻ ነው፣ ሁለቴ አይደለም ነው ምልክ። እሱን ደግሞ ያስገባኸው ገብቶልሃል የዛኔ በስምንት አ፣ መቶ ብር አዎ።
አልገባም ዜ
አሁን እኮ አይደለም በስምንት ገብቶልሃል ነው ምልህ።
አ አልደረሰም ባ
ገብቶልህ ተጫውተህበታል እኮ።
አ- እን- እሺ ሌላ ቁጥር ነገር ላይ እሺ እሺ
ዜሮ ዘጠኝ እሺ
ዜሮ ስድስት እህ
አርባ አንድ አርባ አንድ ዘጠና ዘጠኝ ሰ- እን- ሰማንያ ስምንት
ዜሮ ስድስት አርባ አንድ ዘጠና ዘጠኝ ሰማንያ ስምንት አ እዙ ደግሞ check አድርጊ።
እሺ ስንት ብር ነው በዚህኛው? እሱ እዙ ደግሞ መቶ እኔ ሶስት መቶ ብር አን- አላዩም ከሚሄድ መቼ መቼ ነው መቼ ነው?
ስምንት ቀን ነው።
በዘጠኝ አ መቶ ብር አንድ ጊዜ አንድ ጊዜ ደግሞ መቶ ብር አንድ ጊዜ ደግሞ መቶ ብር
ሁለት ጊዜ መቶ መቶ ብር አ
በዚህኛው ቁጥር አንዴ ነው መቶ ብር ያስገባኸው። እሱም ገብቷል የዛኔ
እ- ይሄ ደግሞ ትናንት እ ትናንት ነው የገባልክ። ትናንት ነው ያስገባኸው አይደለ መቶ ብሩ
አይ ሶስት ቀን በፊት ግን ትናንት ተው ትናንት ምናምን ተጫወትኩ። ላኪን በፊት ነው
ከሶስት ቀን በፊት።
ሶስት ቀን ሶስት ቀን እ፣ ስምንት ቀን ነው።
በዚህኛው የለህም። ሌላ የቤት ቤት ቁጥር አለህ እንዴ?
አ
እሺ እሱን ለ- check ላርግልክ። እዚህኛው ጋር አይደለም ያስገባኸው።
ሶስቱ ካልገባም እኔ አላውቅም ከየት ቦታ እኔ ላኪን አልደርስም እስካሁን እ፣ ዜሮ ዘጠኝ እሺ ዜሮ ዘጠኝ አስራ አምስት እሺ
እን፣ አስራ አምስት አ- እን፣ ዜሮ ዘጠኝ እንደገና
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ እንደገና አ እሺ ዘጠና አራት ዘጠና አራት እን፣ አርባ ዘጠኝ አርባ ሶስት ብቻ ነው አልገባም እስካሁን ሶስት መቶ ብር ምናምን ነው
እሺ
ሶስት ቀን በፊት ስምንት ቀን ስምንት ቀን ነው።
በስምንት አይደለ አዎ
አንዴ ሁለት መቶ አንዴ መቶ ብር ሰባ ብር ሀምሳ ብር ሁሉም ግን ገብቶልሃል የዛኔ አዎ አንድ አ- አ- ሁለት መቶ ምናምን ገባው። ላኪን ሰው አንድ ጊዜ መቶ አልገባም። አንድ ጊዜ አንድ ጊዜ አልገባም።
ገብቷል መቶ ብሩ ገብቷል የዛኔ በዚህ ቁጥር አልጫወት ያስገባ- ምንም አልገባም።
በዚህ ቁጥር ያስገባኸው መቶ ብር አዎ በስምንት አዎ የዛኔ ነው የገባልክ በስምንት ላላ ምንም አልጫ ያ ከሀያ ደቂቃ በኋላ ካስገባኸው ከሀያ ደቂቃ በኋላ ገብቶልሃል ወደ account እኔ account ምንም የለም ባዶ ነው እስካሁን።
አሁን እኮ አይደለም የዛኔ እኮ ነው ተጫውተህ እዚያ ቀን ምንም አልገባም። አልጫወቱም ባ ቴሌግራም ላይ ልላክልህ ወይ history ውን screenshot አድርጌ
ሊያሳይ አይ እኔ ልላክልህ እንድታየው እንድታምነኝ ማለት ነው እንደገባልክ ሌላ ደግሞ እዩ ዜሮ ዘጠኝ ሰላሳ አምስት አንድ ሁለት ጊዜ ነበር አይደለም? አንድ ሁለት መቶ ነበር አይደለም?
ሁለት መቶ እና መቶ ብር ገብቶልሃል አልገባም። አ- ሁለ- ሁለ- ሁለት መቶ ብቻ ገባ። አልገባም። መቶ ብር አልደረስም እስካሁን።
ወንድሜ እኛ ጋር ግን ገብቶ እንደተጫወትክበት ነው እያሳየን ያለው አ- ቴሌግራም አድርጊ። አይ ቴሌግራም እሺ ቴሌግራም ላይ hi በለኝና እዛው ላይ ልክልሃለሁ እሺ የት?
ታውቀዋለህ ቴሌግራማችንን አዎ
እሺ ዜሮ ዘጠኝ ዜሮ ሶስት ብሎ የሚጀምረውን ማለት ነው አይ እሺ እሱ ላይ እ, hi በለንና እልክልሃለሁ አይ እንደገባልክ እሺ እ-